ስደክም የሚያበረታኝ በውድቀቴ የማይስቅብኝ በፍቅር አይኖቹ የሚያየኝ ደጉ ሊቀ ካህን አለ። ስደክም የሚያበረታኝ በውድቀቴ የማይስቅብኝ በፍቅር አይኖቹ የሚያየኝ ደጉ ሊቀ ካህን አለ። ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍሴ ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍሴ የልጅነት አባት የሆነኝ እንዳልወድቅ የቆመልኝ ካህኔ ጠባቂ የነፍሴ ይገባሃል አምልኮ ወዳሴ የልጅነት አባት የሆነኝ እንዳልወድቅ የቆመልኝ ካህኔ ጠባቂ የነፍሴ ይገባሃል አምልኮ ወዳሴ ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍሴ ሊቀ ካህኔ ኢየሱሴ ሊቀ ካህኔ ኢየሱሴ ጠበቃዬ ኢየሱሴ አለልኝ በሰማይ ለነፍሴ